ጤና ይስጥልኝ። ያለ ቪዛ ችግረኛ ባንኮት ምን አይነት የጉዞ መረጃ አለው?
ጤና ይስጥልኝ።
አብሮ ይስጥልኝ።
ወ- ለስራ ስራም እንትን ወደ ውጭ ሀገር ሄዶ ለመስራት እሺ
የት የት ሀገር እንዳለና እሺ
እ፣ መስፈርቱ ምን እንደሆነ ክፍያውስ ምን ያህል እንደሆነ ለማወቅ ነበረ።
እሺ ደንበኛችን USA አለ፣ ካናዳ፣ እ፣ ዱባይ ሀያ ሰባት የሸንገን ሀገራቶች አሉ። እ፣ አንዳንድ የአውሮፓ ሀገራቶች አሉ። እ፣ ለምሳሌ እንደነ ሮማንያ
እሺ እ፣ ከዛም ከእነዛ ውስጥ- በተጨማሪ እ፣ South Africa ም አለ፣ Turkey
Okay። ከነዛ ውስጥ በክፍያ ተመጣጣኝ ወይም ደግሞ ምንም ክፍያ የማያስፈልገውም ወይ በ credit ም ካለ እሺ መረጃውን እንድትሰጪ ነው።
እሺ እ፣ የተለያዩ እ፣ website ኦች አሉን እኛ ስራ እድል የሚያገኙበት
Okay እ፣ ለምሳሌ USA፣ ካናዳ፣ ዱባይ እ፣ website ኦች አሉን። እርሱ እዛ ላይ የተለያዩ ስራዎችን ያገኛሉ። በሚመቹት የስራ አይነት apply አድርገው የስራ access ማግኘት ይችላሉ። እ፣ ልንገሮት website ኦቹን ይጽፋሉ።
አዎ፣ ችግር የለም። እሺ
እሺ እ፣ የት ሀገር ልንገሮት?
አሁን ላይ የምፈልገው የትኛውም እ፣ ከባህር ማዶ አሁን ከሀገር ውጭ ነው አይደል? የእናንተ የስራ ስምሪት ያላችሁ።
አዎ
ስለዚህ ወይ credit ካልሆነ ደግሞ ምንም አይነት ክፍያ የሌለበትም ካለ የትኛውም አ- Okay።
ሀገር ይሁን ያንን ነው።
Okay Okay እሺ ክፍያ እ፣ አቅም ስለሌለኝ ኦኬ
ያንን እሺ ነው።
እኮ እኛ እርሶን እሱን process እንዲያደርጉ ነው የምንረዱት። ወጪ ሳያወጡ process ኡን ም።
እንዲጨርሱ ነው የምናደርጉት።
አዎ አሁን ለምሳሌ ለ USA USA Jobs ብለው ጉግል ላይ ሲገቡ የተለያዩ ስራዎችን ያገኛሉ።
እሺ እሺ ም፣ የካናዳም እንዲሁ Job እሺ።
Bank Canada ብለው ሲገቡ እ፣ ይሄኛው process አለው። አሁን ለምሳሌ የ USA USA Jobs ብለው ሲገቡ ቀጥታ ይመጣሎታል። እ፣ እሺ።
የካናዳው ደግሞ የራሱ የሆነ step አለው። እ፣ እኔ እሱ ልነግሮት እችላለሁ።
እሺ ይቻላል። ዝግጁ እሺ ነኝ እኔ ለመጻፍ።
እሺ Job Bank Canada ብለው